ጤና ይስጥልኝ። አሪፍ ቤር አዲስ ነው ባኩምልቶ ይሰማል ደመኛችን
ይህ ስልክ ማለት ነው።
እሺ ምን አሉ?
ምን information ይሰጣል? ይሄ ስልክ
ይቅርታ ደንበኛችን ትንሽ ድምጽ ትርቋል።
ይሄ ስልክ ማለት ነው።
እሺ በዚህ ቁጥር አመልክተው ነበር አመልክተው ነበር በዚህ ቁጥር እሺ ጉዳዩ ሲንገሩኝ ደንበኛችን